ጤና ይስጥልን ማሪዝ አባ
ጤና ይስጥልን ሞገስ ሰሜን አባት
ሰማንያ ሁለት ሰላሳ አራት አዎ ሰማንያ ሁለት ሰላሳ አራት ማሪዝ አባ መኪና- መኪና ፈልገን ነበር።
እሺ
ዶልፊን አላችሁ?
አዎ አለን በባንክ
አዎ ባንክ ያለበት
አዎ አለን እስከ ባንክ ይወጣሉታል እ እ ባንክ እናያይዝሉታል አይደለም አዎ
እጃችሁ ላይ ምን አለ?
ዶልፊን አለን ሁለት ሰባት እና ስምንት አለን ስንት ስንት የሚባለው ትወል ነው ፈልገው ትወልቲ
በዶልፊን ትዌልቲ
እም ሁለት ሺህ አንድ አለን እሱ ከሆነ ሁለት ነጥብ አራት